ጤና ይስጥልን ዋሽንግተን የህክምና ማዕከል
አሁን አንቺ ነሽ ያናገርሽኝ? ድጋሜ መልሼ ደወልኩ።
ምን ነበር?
MRI ቀጠሮ ለመሄድ ስትላት ቀጥታ መጥተህ መመርመር ትችላለህ ብላኝ ነበር። ዋጋውን እንትን ለማወቅ ፈልጌ ነበር እና እሺ
pelvis ነው የምለው pelvis P E L V I S ሲ
Okay pelvis ነው እ
እሺ pelvis MRI ከሆነ አራት ሺህ አምስት መቶ አምስት ብር ነው
Okay እሺ በቃ እመጣለሁ።
እሺ እሺ